ጤና ይስጥልን ማን ባባ
ጤና ይስጥልን እናታችን ጤና ይስጥልን
አብሮ ይስጥልን።
ምን ነዳዎት
እስቲ አንድ አምስት መቶ ሺህ ብር አለኝ መኪና ስጡኝ።
አምስት መቶ ሳይሆን ስድስት መቶ ሺህ አድርገህ ዞታይን እንሰጦታለን
እ?
አምስት መ- አ- ስድስት መቶ ሺህ አድርገህ ዞታዊ መኪና እንሰጦታለን ለስራ የሚሆን
አምስት መቶ ባንክ ነው ያለኝ እኔ።
አመቻችተን
አምስት መቶ ነው ያለኝ እኔ መ- follow አረጋለሁ ምን አረጋቸዋለሁ።
ልክ ነው ታባት እንደዛ የለንማ ስለሌለ ነው ወይ ደግሞ ሲገባ እንደጉልለት ባንክ ምናምን ምናምን ያለ ባንክ ያለን እኮ ባንክ እያያያዝን ነው እኮ ስድስት መቶ የምንለው እኮ ባንክ አያይዘን ነው ቀሪውን ባንክ አያይዘን ነው ምንድን ነው የምትሰጡኝ? እሺ
እኮ ስድስት መቶ ሺህ ካደረጉት ዞታ ወይም ዲፓን አምስት ሀያን እንሰጡታለን ፒካፕ አርጉኝ። እሺ ፒካፕ አንድ ገቢና ቃሚጭን
እኮ ያለማ በዛ ዋጋ ቲካፖች እኮ ሀይሉክስ ናቸው። ቲካፕ ሀይሉክስ ነው። ሁለት ስድስት እንኳን ሁለት ሚሊዮን አራት መቶ ሺህ የሚሸጥ ነው ያለው።
ኧረ ፈጣሪ ድረስ። እሺ እንደዛ ካገኛችሁ አትርሱኝ።
አይሻ አንረሳም፣ እንደውልለታለን።
አመሰግናለሁ። እድሜ ጤና ይስጥልኝ።
አሜን አሜን። እሺ ሰው ነው ሰው ሰው እሺ